ሄሎ
ቤርሳቤ ነኝ። እዛ አይደል እንዴ ልጅ ያለው? ከጦር መሳሪያ ትምህርት ቤት ነው እንዴ ሆስፒታል?
ሄሎ ሄሎ
ሄሎ፣ እሺ ይሰማኛል።
ዘጠኝ ሁለት ሰባ ዘጠኝ ዘጠና ሁለት ሰባ ዘጠኝ
ሰባ ዘጠኝ እሺ ምን ሆነብህ?
customer ኡ ቦሌ ፍሬንድሺፕ ብሎ ነው ያስገባው። እሱ ያለበት ደግሞ ሰባ ሁለት ስምንት
እስኪ አንዴ መስመር ላይ ቆይና
ብሎት ታረቀኝ።
ጳውሎስ አንዴ መስመር ላይ ጠብቀኝ።
እሺ
ደውለህላት ሰባ ሁለት ነኝ አለችህ ጳውሎስ እ አ
እሺ አንዴ ጭቃትና መልሼ ልደውልልህ።
እሺ